ሄሎ
ሀሎ
አቶ ሰላም ጤና ይስጥልኝ።
ሰላም ሀሎ እንትን ምንድን ነው ታሪኬን ለማጋራት ነበር።
እሺ ስሙትም አልበል መዝግቡትና እንደውልሎታለን ወረፋው ሲደርስ።
እሺ አለም ጎበዜ
አለም ጎበዜ።
አዎ
እሺ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ዘጠና አንድ
ዜሮ ዘጠኝ ዘጠና አንድ አስራ ሶስት እሺ ሰባ አራት ስልሳ ስምንት
የት አካባቢ ነው አድራሻዎት?
ፒያሳ
እሺ እሺ፣ እናመሰግናለን። እንደውልሎታለን።
እሺ thank you